ሄሎ ጤና ይስጥልን ቺፕቺፕ
ሄሎ ትላንትና ቲማቲም አዘን ነበረ በ group አልመጣልን
በስልክ ነው order ያደረጉት
እ በስልክ አይ የእንትን group ዋና ፀሐይ ናት ግን በዚህ- አዎ ያደረግኩበት order ይሄ ነው fail ነው።
አድርጓል ግሩፑ አልሞላም ነበርና fail አድርጓል የፀሐይ እኮ ብሩን እኮ ፀሐይና ስጦታ- እ፣ ቤቴልሄም ናቸው ያላችሁት አዎ።
ያው ይሄ refund ነው የሚደረገው ተመላሽ ነው የሚሆነው ብሩ
እኮ መቼ ነው የሚደረገው አሁን ነው አዎ
መቀር ይጠብቁ።
ያርጉልን እሺ እሺ እሺ እሺ